ሄሎ ጤና ይስጥልኝ። ስፖርት በአኳ ምን ወጣው? ሄላ
ሄሎ ሁሉ ስፖርት ነው የምንለው።
ኡ-
ሄላ
ሄሎ
አቤት፣ ምን ልርዳዎት?
የሁሉ ስፖርት ብር ወደ ቴሌ ብር አስተላልፌ ነበር።
እሺ
ሄላ አልገባም።
እሺ፣ በአማርኛ ነው በእንግሊዝኛ ነው የሚጠቀሙት? ሁሉ ስፖርት አካውንቱን
በአማርኛ ተጫዋሪ የሚለው ውስጥ ገብተው የዝውውር ታሪክ ውስጥ የባንክ የዝውውር ታሪኮትን እስክርከው በቴሌግራም ይላኩልን።
እሺ